መሰረት ላይ መልሳለን hello ወይ አርባ አራት አስራ ሰባት
አራት አስራ ሰባት
የሚሰራ ነው የሚሰራ order ነው ወይ
አይሰራም ተብሏል ተደውሎ
አልተባልኩም፣ ግን የሞተረኛ order ስለሆነ
okay እሺ፣ አንዴ ጠብቀኝ መስመር ላይ እንዴ ካካ- አንተ የት ነው ያለው?
የአራት ኪሎ driver ነኝ። የአራት ኪሎ driver
እኮ ከካሳንችስ b- branch ነው የታዘዘው።
እኮ ማንም የረዋልኝ የለም። ድርጅት አርባ ከአራት አራት ኪሎ አስራ ሰባት አዎ፣ እኮ ከአራት ኪሎ ነው የወጣው ግን አይደለም።
የሞተረኛ አይደለም። አንዴ ጠብቀኝ፣ ደውይለት የሞተረኛ አይደለም። branch ነው የተቀየረ። ቆይ ጠብቀኝ፣ መስመር ላይ ጠብቀኝ። ስም ማን ነው?
ረምዳን ነኝ።
hello ረመዳን ረመዳን።
እንዲወጣልን እንዲወጣልን ነው ረመዳን ይውጣል cancel አርገው
እኔ ይውጣልኝ አላልኩም።
እ?
የሚሰራ ነው order ኡ ወይ የሞተረኛ ስለሆነብኝ ነው። መቶ ሰባ እያሳየኝ
okay የ- የታሰበበት ግን እዚህ ጋር ከካሳንችስ branch ነው ከአራት ኪሎ branch አይደለም ረመዳን የታዘዘው ማለት ነው
ካሳንቺስ እኮ ሂሳቡ አይቀነስም።
እኔ አላውቅም እሱን አሁን የሆነ ሲለኩት መልሰው ሊቀንሱት ይችላል እስቲ ጠይቂያቸውና ንገሪኝ። የማይቀንሱ ከሆነ ሰራዋለሁ።
ረመዳን እስኪ ቆይ እኔ እንጃ check ላድርግልህ አዎ ጠይቂልኝ። እሺ
ረመዳን አቤት
የምሰራ ከሆነ ስራው እንጂ የሞተረኛ አይደለም ያው order እና maybe ሊቀነስ ይችላል አይታወቅም
ማይቀንስ ከሆነ እሰራዋለሁ። የምቀንሱ ከሆነ ግን የካሳንቺስ ልጅ ስራው በቃ
እኮ አሁን ከሆነ ይቀንሳል አይቀንስም ልልክ አልችልም። ይውጣል ወይ አይውጣል ነው ረመዳን እ?
አትጠይቂልኝም ማለት እንትና መጠየቅ አልችልም። አሁን ይቀንሳል አይቀንስም ማለት እንደ ማለት አልችልም። ቀንሱበትም ማለት አልችልም። በዚህ ከሆነ በዚህ ነው የሚቀጥለው እ?
አ ሲጀመርም እንትና ከህግ ወጥቷል። አ ከአንድ የወጣ order አይቀነስም ተብሏል። ከሰመሩ ደውሎ እኔ እሱን ቀንስ አላውቅም። እኔ ሰምቼ አላውቅም። ራ- መዳን እንደዛ ግን አሁን ይውጣልህ ትሰራዋለህ። ከሁለት አንዱን ምረጥ።
እኔ እኮ መድረኩ እናቴ የማይቀነስ ከሆነ እሰራዋለሁ አልኩ እኮ።
አልመረጥኩም እኮ አንተ አይደለም ሊቀነስ ይችላል። ያኔ ደግሞ ከሰዓቱ ከሄደ በኋላ አስወጡልኝ ልትል ነው እንዴ?
አይ በቃ እሺ፣ የምቀንሱ ከሆነ አስወጪልኝ።
አርባ አንድ አርባ ሁለት አርባ ሁለት